Hm? ሄሎ ጤና ይስጥልኝ። ጤና ይስጥልኝ።
አይሰማ
ይሰማል።
ሰላም ነው።
አለን አለን። ፊሊንግ ስቶር ሆምስ ደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ
እ?
ሰማንያ አንድ ሰማንያ ስምንት ላይ ደውለው ነበር።
ማን እ?
ሄሎ